હેલો હેલો હેલો હા એક મિનિટ
అలాగే ఇలా కొల్లారలు હા ఆంధ్ర దాకా
ఇది ఈ కూర అవుతుంది ఇది కూర అవుతాను వచ్చాం అవును
మొన్న ప్రతిలింపం
ሲራክ ነኝ ልሽ እንዴት መሰለሽ ሀያ ቁጥር በሶተር ያላችሁ ማለት ነው ሀያ ቤት በአንድ ጌም ላይ በአምስት ብር በመቶ ብር አስይዙ ማለት ነው በአምስት በአምስት ብር ሀያ ቁጥር ገምቼ ያዝኩኝ ሁለቱም ተመሳሳይ ነበሩ ከሀያዎቹ አንዱ አስወጣው አስራ ዘጠኝ ነው የሚሆኑት ሀያኛው የለም ገባ ብዙ ነው የሚያደርግም እኔ ደግሞ በቤቲንግ በግብ በጣም ብዙ ብር ነው የተበላው ግን ተናግሬ አላውቅም እንደዚህ ገብሻለ ከዛ ብዙ በሰባ አምስት ብር አብዛኛው ጊዜ የሚገጥመኝ ሁለት ክፍል ስጫወት ማለት ነው። ግን ኦሬዲ ሊሆን ይችላል ብዬ ዝጠጥል ነበር። አሁን ግን ኦሬዲ ብዙ ብር እየተበላሁ እኔም እንደዚህ ሳልና ሌሎም እኮ ግን
አሁን ተይልን አሁን የተፈለገው ምን እንደሆነ ታውቃለህ? አድርገህ አንድ ሆን ማለት ነው።
አዎ፣ ሊሆን ሊሆን ጥሩ ሳዝን ብታዩ ማለት ነው።
እሺ።
አይቻላል አለ ሀያ ቁጥር ነው ያስያዝኩት በአንድ በዛ ናምበር ቀየሹ ማለት ነው። እሱ ውጪ አስራ ዘጠኝ ቤት ሊሆን ይችላል። ደግሞ ምስጋናዎት አጠገባቸው ያሉ ቁጥራቸውን ብታያቸው ለብቻ ናቸው። ለታች ነበር ያኛው ያኛው ላይ ነበረ። ገባሽ አይደለ? ችግር የለውም ኦሬዲ ግን እ።
አይ ነው ችግር የለውም ችግር የለውም። ልጫወት
Hello hello፣ አሁን እየተቆራረጠ ነው በጣም። ወይ ቁጥር የራስ ላኪልኝና በአንቺ ስልክ ልደውል።
ነው Okay። አንዳንድ ያው ይሰማሉ።
አሉ እንትን ይላል።
እ?
አይ ኔትወርክ ተን-
ይሄ ቁጥር የኔ ነው። በዚህ ቁጥር ነው።
እሺ ምን ልደውልልህ?
እሺ፣ ደውይልኝ። እሺ፣ እሺ።